ለመኝታዎ፣ ለወንበሮ፣ ለወገቦና ለአንገቶ ለእርሶም ሆነ ለልጆቹ ምቾትና ጤንነትን በአንድነት ከደንገል ምርቶቻችን በኢትዮጵያ አእምሯዊ ንብረት ጽሕፈት ቤትና የምግብ የመድኃኒትና ጤና ክብካቤ አስተዳደር ቁጥጥር ባለስልጣን እውቅና የተሰጣቸው ሲሆን ለማንኮራፋትም ሆነ ለነርቭ ችግሮች ደንገል cervical ትራስ፣ የህፃናት ትንታንና መቀጨትን ለማስቀረት እንዲሁም ለእናቶች የጡት ማጥቢያ ደንገል፣ የእርግዝና ወቅት ደንገል፣ በጉዞ ወቅት ለአንገት ድጋፍ፣ ለመቀመጫ አካባቢ ለሚፈጠር ምቾት ማጣትና ለፊንጢጣ ቁስለት መፍትሄ የሆነው hemorrhoid ደንገል፣ ለረጅም ሰዓት ለሚቀመጡ ለወገብ መደገፊያ ደንገል፣ በተጨማሪም ለግል ንጽህና በጋራ ለምን የምንጠቀምባቸው የመጸዳጃ ቤት መቀመጫ ሽፋን እንዲሁም ሸንቀጥ ብሎ ለመታየት ቦርጭ ማጥፊያ አምርቶ አቅርቦሎታል። 22 ጎላጎል ህንፃ ቦሌ ፍሬንድሺፕ አራት ኪሎ ቅዱስ ፕላዛ እና ጀሞ አደባባይ አፍሪካ ህንፃ ላይ ያገኙናል። ስልክ 09111202140911612801 ላይ መደወል ይችላሉ። ደንገል ለጤናማ አኗኗር ምርጫ